ጤና ይስጥልን። በስት ቤት ቤቴ ነው የምንረዳው።
ከትናንት ወዲያ ማታ deposit አድርጌ ብሩ አልመጣም።
message ኡን ቴሌግራም ላይ ልከህልን ነበር።
አ
ልከኸዋ
አሁን ያለው ማን ልበል?
አዳነ
አዳነ
እም፣
አዳነ በላይ ነው።
እም፣ እሺ አዳነ ሀይ ብቻ ነው።
በለኝ እስኪ ሀይ በለኝ አዳነ። እሺ